ጤና ይስጥልኝ ዶንኪ ቲዩብ
standup comedy ውን ለመሳተፍ ነው።
እሺ ይቻላል
ምንድን ነው በኦንላይን መቅጠር አልችልም
ይቻላል። አሁንም ስሞቱን ማስመዝገብ ይችላሉ።
ወይ እኮ አስመዝግብኛ ደስ ይለኛል።
እሺ ስሞቱን ማን ልበል አቤል ሙሉጌታ አፈወርቅ hello እሺ ስልክ ቁጥር
ዜሮ ዘጠኝ አርባ ስድስት
እሺ
ሰላሳ ዘጠኝ ዜሮ አራት ዘጠና ሶስት ቆይ እንዴ ዜሮ ዘጠኝ አርባ ስድስት ሰላሳ ዘጠኝ ዜሮ አራት ዘጠና ሶስት አሁን የደወልኩበት አይደለም።
እሺ አቀ- አንተ አፈጠንክብኝ ወንድሜ
ዜሮ ዘጠኝ አርባ ስድስት አርባ ስድስት ሰላሳ ዘጠኝ ዜሮ አራት እሺ ዘጠና ሶስት
እሺ እ ብዛት ስንት ነው የፈለጉት?
ሁለት ሰው ነኝ።
እሺ normal ነው ወይስ VIP ነው?
normal
እሺ እሺ አመሰግናለሁ።
በቃ ጨረስኩኝ። እዛ ነው የምከፍለው ነው።
አይ አሁን የለቀቅነው አለ አይደለ የጾም ድንቅ ልጅ ቪዲዮ አዎ፣ እሱ description ላይ ወይ ደግሞ comment ላይ link አስቀምጠናል። so link ውስጥ ስትገባ እህ እህ፣ ታወቅኳት። በቃ እሺ፣ እዛ ላይም check አረጋ መመዝገብ እዛ ላይ ቢኒያም መለሰ የሚል account አለ። እሺ እሺ፣
ቢኒያም መለሰ ነው የሚለው account ኡ።
አዎ
እሺ እናትሽ፣ እሺ እናመሰግናለን።
እሺ መልካም ደህና ደር